hello ጤና ይስጥልኝ ታሩላ አምቡላንስ እባክዎ ምን ልርዳዎ?
እንዴት ዋላችሁ?
እግዚአብሔር ይመስገን።
አንድ ህመምተኛ ነበረን እባክሽን ወደ ላንሴት ለመውሰድ ከየት ነው?
ይመቻል? ቦሌ ሚካኤል ነው ቦሌ ሚካኤል አፓርታማዎቹ ጋር። አዎ አፓርታማዎች ከቦሌ ሚካኤል የት?
ላንሴት ላንሴት ላንሴት አዎ ላንሴት ደርሶ መ- ሆስፒታል የለም መገናኛ ያለው አዎ አዎ፣ አወኩት። ደርሶ አዎ።
መልስ ነው ወይስ ማድረስ ብቻ?
እ፣ ስልክ ልስጥሽ እባክሽን ትደውይልኛለሽ ወይም ትደውልልሽ እሺ ጠብቂ ስጪ።
ጠብቂ ትደውልልሻለች እሺ እሺ